ดิ้นอ่ะเจนานะ อ่า วันเนาะร้อยคนที่เดียวตะกันเลยใจ
Ja. አቤት ሰላም ነው።
አልሐምዱሊላህ ሳሚ ነኝ። ከስተመር ቤት ፈልጌ ነበር።
ታሚና እሺ እንዴት ነህ?
አ አለን እ ትናንት ስልክህም እምቢ ብሎኝ ነበር። እንትን ነው እሱ customer አ።
አምስት ዛሬ ሁለት እንሰራለን አምስት ነገር
እሺ፣ እሺ ደውለልኝ ነበር። አ ትናንት አዎ የምን ነበር ልጠይቅ ነበረው ይሄ የራ- የሳሚት አካባቢ ሁለተኛ ሰ- survey ነበረ ምን ሆነ?
እስ- እሱኛ እንትን አሉ አይቻልም አለ እንትን
አይ ከውጭ አልተቻለም።
ቢሰነጥቁልን እሱ
አይ አልተቻልም አለ።
አይ እኮ ገባኝ እሱ ካልተቻለ ከ share ማድረግ አ ውጭ መንገድ ላይ ምናምን ቢሰነጥቁት pole ተክለው ነው ወደም አይ already እንትን ያለው እስቲ የ internal issue ስላለው check እናርግና እኛም እንትን ብለነዋል። discuss አይ አርገን ገባኝ።
ላሳውቅ አ- አባባሉ ምንድን ነው ታዲያ? አሁን ችግሩ የመሰለኝ እኮ ለቤቶቹ ጋር የገባውን አንጠቀምም ብሎ ነው።
already ለ residential ነው የገባው?
እንትን ያለው የገባው። አዎ እኮ ለእኛ ከውጭ ለ share አናደርገውም ነው ገመዱ ነው የሚያስበው። ያው እ- ውስጥ አና አናው ነው አይ እናንተ አሁን ማለት- market የምትሰሩት የቱ ጋር ነው? እዛ ውስጥ አይደል?
እዛው እ- ለአንድ customer ነው የምንሰጠው basically አ እኮ እሱ እንደዛ ነው comment ኡ። ለአንድ ተብሎ ምናምን ነው የሚለው። ዞሮ ዞሮ እስኪ check እንትን እና ነው commercial client ናቸው እ? ለንግድ okay፣ ናቸው ድርጅት ነው።
ድርጅት ናቸው።
አ እስቲ ትልቅ በቃ ስለሆነ check ከውጭ ነው
አ check እናርግ እስኪ።
ወይ በስልክ ስልክ ላክልኝ የማዋራው ካለ
አይ እንትና እንትና ነው ወሌ ነው፣ ግን ኃላፊው ነው decision ኡን የወሰነው።
አይ እኔ እኛ ከፈለግን ዝም ብለን ከየት ነው- የትም ቢ- ብንጠይቅ መድረስ አለበት። አ? ምን ቅርብ ከሆነ ለምን ይከላከላል?
አ አ ያው ክፍያ ትከፍላላችሁ። በእርግጥ ግን እስቲ ቆይ፣ ቀርም ብሎኛል ለሆነ እስኪ check ላድርግና update ላድርግ።